hello ሰላም ዋሽንግተን brain CT scan without contrast ፈልጌ ነበረ። እሺ ከሆስፒታል ነው አሁን ያለ ነው ሚኒሊክ ነው። እሺ ስንት ብር ነው?
brain CT scan ነው አይደል?
አዎ ዊዛውት ዊዛውት without contrast አዎ 2500 ሁለት ሺህ አምስት መቶ አዎ እሺ አምቡላንስ አላችሁ አይደል?
አለን አምቡላንስ። አዎ free ነው አይደል?
አዎ CT scan እኛ ጋር አይደለም የምትመጡት?
አዎ እናንተ ጋር ነው የምንመጣው።
የአምቡላንስ አዎ ነፃ ነው።
እሺ እኮ ስንመለስም ትመልሱን አላችሁ።
እንደዛ የሚያደርጉ ነው የሚመስልና ስልክ እስቲ በዚህ ስልክ ይደውሉልሽ።
አዎ ይደውሉልኝ።
እሺ ስልክ ላስተላልፍና ይደውላሉ አምቡላንስ እሺ ይመለስ።
አሁን አ- እኮ እሺ ይደውሉልኝ።
አዎ፣ አሁን ይደውላሉ።
ስለሆነ ያ- ላናግራቸው። እሺ እሺ እሺ እሺ አመሰግናለሁ።
እም